Hello ጤና ይስጥልኝ።
አብሮ ይስጥልን። ምን እንርዳዎት?
አሁን ስልክ ነበረ ከእናንተ ከናቪጌተር ቤቴክስ ወደ እሺ።
ቴሌብር transfer አድርጌ አርባ ሺህ ብር አልገባልኝም እና አልገባም ብለና ነበር። አዎ
አዎ፣ ቁጥር ሰተሽ ነበረ switch off ነው የሚለው አዎ፣ ወይ ቴሌግራም ላይ ሞክርሏቸው። እሺ፣ እሱ ነው ያለን። ይህ እንደሱ support ስልክ እሱ ነው ያለን።
ማን ነው control የሚያደርጋቸው? እኛ እኮ ቴሌብርን አምነን ነው ቴሌብር ስንጫወታ ናቸው።
የምንጫወተው።
እኮ ይሄ ቻፓ ነው፣ ሌላ ድርጅት ነው ሲጀመር። በእርስዎ ቁጥር ምንም አይነት transaction እኛ ጋር አልተፈጸመም። ለዛ ነው አቪያተር የተጫወቱበት የ betting ድርጅት ነው አይደለ?
betting ድርጅት ቤቴክስ አዎ። ስለዛ ምን ያደርጋሉ? ደውለው አቪያተር ስልካቸው ስዊች ቀስ ብለው ወደ በኋላ ይሞክርላቸው። ካልሆነ website ኣቸው ላይ ገብተው chat ላይ ያደረጉ
Okay። እሺ፣ በዚሁ ቁጥር ቴሌግራም አላቸው።
በዚህ ቁጥር የሰጠዋችሁ አዎ፣ ይኖራቸዋል። አዎ፣ እስኪ check ያድርጉት።
እሺ፣ እሺ አመሰግናለሁ።
አመሰግናለሁ።